hello
hello ጤና ይስጥልን። thank you አብሮ ይስጥልን። እንዴት ነሽ?
እግዚአብሔር ይመስገን ለመመዝገብ ነበረ ጌጅ መስላል ይቻላል። እሺ ስሞትን ማን ልበል እ፣ ታምራት
ታምራት ማን ሀብቴ
ሀብቱ?
ሀብቴ ቴ
እሺ ስልኮትን ነግሩኛል።
እሺ ዜሮ ዘጠኝ አስራ አምስት እሺ አስራ አምስት ዘጠና ዘጠኝ
አስራ አምስት ዘጠና ዘጠኝ ስልክ ስልሳ ከየት አካባቢ ነበር የደወሉልን?
ከአዲስ
አዲስ አበባ ነው ሰፈሩ?
አበባ CMC እ?
CMC CMC
እሺ ማስታወቂያውን ከምን ላይ ነበር ያዩት?
እ፣ ፌስቡክ ላይ
እሺ በአካል ነው በኦንላይን ለመማር ያሰቡት?
በአካል
እሺ ኮርሱ የሶስት ወር ኮርስ ነው።
okay ለወር ከአስራ አምስት ቀን ያህል ሀያት ተስፎ ሲኒማ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል በሳምንት ሶስት ቀን የምንማር ይሆናል።
እህ፣ አስራ አምስት ቀኑን ደግሞ assignment የምንሰራበት ነው። አንድ ወሩን ደግሞ በስተመጨረሻ final ቪዲዮ ሰርተን የምንመረቅ ይሆናል።
okay እሺ እሺ ምን ያህል ምን ያህል ነው ክፍያው?
ክፍያው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የሚፈጀው credit hour ደግሞ ሀያ ነው።
ሀያ credit hour
አስራ አምስት ሺህ ማለት ነው። መቼ ነው ሊመዘገቡ ያሰቡት እርስዎ?
እ፣ ዛሬ ወይስ ዛሬው አልችልም ያስታውሳል ሰኞ ማለት ነው።
እስከ ሰኞ እስከ ስድስት ሰዓት ላይ የሚመዘገቡ ተማሪዎቻችን discount ተዘጋጅቷል። የመጨረሻው ዙር የ YouTube ስልጠና ስለሆነ okay discount ላይ ነው ያለው።
okay
አስር ሺህ ይሆናል ማለት ነው።
okay አሪፍ እሺ አመሰግናለሁ።
እሺ መልካም ሰኞ ቀን።
ደውላለሁ።
እሺ ደውሉልን።